ለኔ ነው።
ቤርሳቤ ነኝ። ቤርሳቤ ነኝ።
ቤርሳቤ PIN ይስተካከልልኝ። ዘጠና አንድ ሀያ እና ዘጠና አንድ ሰላሳ ዘጠኝ PIN ይስተካከል።
ስንት እ?
ነው?
ዘጠና አንድ ሀያ እና
ሁለቱም ልክ አይደለም ነው።
ልክ አይደለም ሁለቱ።
ማነው አሁን ስምህ?
ስንት ሰዓት? ሰዓቱ እኮ
ዘጠና አንድ ሀያ ያለቀ ሰዓት ነው።
ሀያ እሺ፣ ዘጠና አንድ ሀያ እና ሌላኛው ሰላሳ ዘጠኝ ዘጠና ዘጠና አንድ ሰላሳ ዘጠኝ ሰላሳ ስንት ነው ያልከኝ?
ሰላሳ ዘጠኝ ማነው ስምህ?
ሀብታሙ ነኝ።
ሀብታሙ እሺ፣ አይልሃለኝ
ወደ ቢሰን